እንዳጨኝ ምነው በቀረብኝ ልብሽ እንዳጨኝ ዛሬ ተለውጦ ከሚያሳዝነኝ ዛሬ ተለውጦ ከሚያስጨንቀኝ ምነው በቀረብኝ ልብሽ እንዳጨኝ ምነው በቀረብኝ ልብሽ እንዳጨኝ ዛሬ ተለውጦ ከሚያሳዝነኝ ምነው በቀረብኝ ጥንት እንዳጨሽ ልቤ ምነው በቀረብኝ ጥንት እንዳጨሽ ልቤ ዛሬ ከምጨነቅ ጠፍሽ ካጠገቤ ዛሬ ከምሰቃይ ጠፍሽ ካጠገቤ ምነው በቀረብኝ ልብሽ እንዳጨኝ ምነው በቀረብኝ ልብሽ እንዳጨኝ ዛሬ ተለውጦ ከሚያሳዝነኝ ዛሬ ተለውጦ ከሚያስጨንቀኝ በጣም ተቸገርኩኝ ሰውነቴ ራደ በጣም ተቸገርኩኝ ሰውነቴ ራደ ልቤ እንኳን ካንቺ ጋር እኔ ጥሎኝ ሄደ አልቻልኩም ጨነቀኝ እንደምን ልጽናና አልቻልኩም ጨነቀኝ እንደምን ልጽናና ታዶ መለስ መቼ ሞት ነውና ታዶ መለስ መቼ ሞት ነውና ምነው በቀረብኝ ልብሽ እንዳጨኝ ምነው በቀረብኝ ልብሽ እንዳጨኝ ዛሬ ተለውጦ ከሚያሳዝነኝ ዛሬ ተለውጦ ከሚያስጨንቀኝ ምነው በቀረብኝ ጥንት እንደተመኘው ምነው በቀረብኝ ጥንት እንደተመኘው በሽታ ሆንሽብኝ ጤናም አላገኘው በፍቅር አሳብዶ ታዶ መለስ በፍቅር አሳብዶ ታዶ መለስ ከዚያ ተጨካኘው ምን ይለያል ከሞት ከዚያ ተጨካኘው ምን ይሻላል ከሞት ምነው በቀረብኝ ልብሽ እንዳጨኝ ምነው በቀረብኝ ልብሽ እንዳጨኝ ዛሬ ተለውጦ ከሚያሳዝነኝ ዛሬ ተለውጦ ከሚያሳዝነኝ ዛሬ ተለውጦ